ሀሎ ሄሎ አቤት ሰላም ስንተኛ ላይ ሁለተኛ አነሳሽው?
አንሹ ብላኝ ነዋ እታች ራሂል አዎ እኮ አላምታ?
ሲጠራ ሲጠራማ ዝም አበይ። እሺ ቼክ እያደረግን ነው፣ እየሰራ ነው። በደንብ አይደለም የሚለው አሁን አታንሹ አላልከኝም እንዴ?
አሁን ሁለተኛ ላይ ኦኬ፣ ሶስተኛ እሺ፣ አይ እሺ እሺ፣ አሁን ላምታው አላምታው?
አሁን ሁለተኛ ነው አይደል?
አዎ በቃ ሶስተኛ ላይ እደውላለሁ። እሺ እሺ።
check እያደረኩ ነው፣ ላይኛ ታችን እሺ እሺ አሁን ሁለት ነች፣ ሶስት ላይ ደውል